ጤና ይስጥልኝ ከኢትዮጵያ ሄለን ነኝ እባክህ።
አብረሽ ነኝ እናቴ እንዴት ነሽ?
እግዚአብሔር ይመስገን።
ትናንት እ፣ ደውለን ነበረ draft machine ብና
እሺ ደውለው ነበር አሳውቀው ነበር ትናንት ደውለው።
Hello ሄሎ ይሰማል ደንበኛችን
Hello አስመዝግበው ነበር ብሏል። ከአሁን ማንም technician አልመጣም።
አልመጣም አልመጣም እና draft ሊበላሽብኝ ነው ብዙ እያወረድን ነገር አለ ስለዚህ አፋ
እሺ ደንበኛችን ስለተፈጠረው ችግር ይቅርታ አመዘግብልዎታለሁ። እ፣ የ BGI ID ውን ይነግሩኛል? የ BGI መለያ ቁጥሩን እሺ አስራ አራት አስራ አራት
ስልሳ ሰባት
ስልሳ ሰባት
ሀያ ስምንት አራት
ሀያ ስምንት አራት እሺ
እኮ ሁለት ቀን ነው የቆየብንና ድራፍት እየተበላሽብን ነው።
እሺ ደንበኛችን እሱንም አሳውቃለሁ። የተመዘገበውን ልዩነት ሳራ ሽሮ ቤት ነው።
አዎ አዎ አዎ ሰራሽ።
ደንበኛችን ሙሉ ስሞትን ይነግሩኛል?
እ እ ሙሉ ስሞትን ይነግሩኛል?
ትንሣኤ ለምን
ስልክ ቁጥር በዚህኛው ልመዝገብ በደወልበት።
አ ዜሮ ዘጠኝ ሰላሳ ሶስት
አዎ ሰላሳ ሶስት ቤት እሺ።
አዎ ሰላሳ ሶስት ቤት እ፣ ሁለት ቀን ሆኖታል ድራፍት የተደቀንም ይበላሽብኝ ነው።
እሺ፣ በጣም ይቅርታ ስለተፈጠረው ችግር እኔ ለሚመለከተው ክፍል በአስቸኳይ መፍትሄ እንዲያገኙ አ፣ እናገራለሁ፣ አሳውቃለሁ።
እሺ፣ እሺ።
እሺ፣ ሌላ ምረዳት ነገር አለ ደንበኛችን?
አይ ሌላ የለኝም።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ ጋር አስቀምጡ። መልካም ቀን።
ይበላሽ